hello ይሰማልናል? እኛ የምንፈልገው ህፃን አምስት እሺ እኛ የምንፈልገው ህፃን አምስት ዓመት እና ከአምስት ዓመት በታች ያሉ ህፃን ነው። ስለዚህ አስር ዓመት እና አምስት እሺ አዎ፣ አምስት ዓመት እና ከአምስት ዓመት በታች ያሉ ህፃን ነው።
አምስት ዓመት አለ።
እሺ እድሜሽ ስንት ነው አንቺ?
አምስት አንቺ እድሜሽ አምስት ነው?
ማለት አርባ ይቅርታ ስለደወልን አመሰግናለን። መልካም ቀን እሺ።